Hello
ወይ ጤና ይስጥልኝ።
ነበረ የምደውልሎት እሺ
እ የበዓል መደበኛ የዶሮ ጥቅል ገዝተው ነበር አይደል? order አድርገው ነበር።
አዎ አድርጌ ነበረ።
እሺ እንዴት አዩት? ጥሩ ነው ወይስ ቅር ያሉት ነገር አለ?
እ እኔ እንጃ ገና አሁን ላይ ሆነ አላየሁት ነው።
ገና አላዩትም?
አዎ
እሺ ስለዚህ ትንሽ ቆይቼ ልደውል። መች ነው check የሚያደርጉት?
እሺ ያው ትንሽ- feedback ለመቀበል ነበረ።
እሺ ትንሽ ቆይታች ደውል እና እሺ።
ኮድ ደግሞ አልተላከልንም ነበረ ግን
አዎ ኮድ የለውም እሱ ግን ያው ተቀብለዋል አይደለ?
አዎ ተቀብያለሁ።
እሺ እሺ በቃ እሺ እናመሰግናለን። እሺ መልካም ቀን።
ማሚ